ጤና ይስጥልኝ ማኒ ባባ።
ሰላም ነው?
እግዚአብሔር ይመስገን።
አፋላጊ ነው?
አዎ ምን ደረጃዎት?
ኢትዮ ኢንጂነሪንግ ግሩፕ
ምን አሉኝ? ምን ግሩፕ?
ኢትዮ ኢንጂነሪንግ ግሩፕ ኢትዮ እሺ፣ ኢንጂነሪንግ ግሩፕ ስልካቸውም ምናምን
እሺ። ስልካቸውን ነው የፈለጉት?
ስልካቸውንም መስሪያ ቤታቸውንም ፈልጌ ነበር የት አካባቢ እንደሆነ
እያወጣሁሎት ነው ይጠብቁኝ።
እሺ እጠብቅሻለሁ እናቴ እሺ ሄሎ ሄሎ
መስመር ላይ ነው ታባ?
አዎ እየጠበኩሽ ነው።